ጤና ይስጥልኝ።
ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። ሄሎ ሄሎ፣ ጤና ይስጥልኝ።
አምቡላንስ ፈልገን ነበር።
እሺ፣ ከየት ነው?
ከዚህ ከዘውዲቱ
ከዘውዲቱ ወዲያ
ውዳሴ
ኦክሲጅን ይጠቀማሉ?
አዎ፣ ህጻን ልጅ ነች። ሲጂ እንትን አለ። አዎ አዎ።
እሺ፣ የስንት ቀን ልጅ ናት?
የአራት እሺ፣ እሺ፣
እ?
እሺ። የአገልግሎት ክፍያችን የሚሆነው እ።
ሶስት ሺህ ብር
ደርሶ መልስ ማለት ነው።
ነው። አዎ እና እዛ ሄዳችሁ ደግሞ
እ።
ከሰላሳ ደቂቃ በላይ ከቆማችሁ ዘጠኝ መቶ ብር add ያስደርጋቸዋል።
ከሰላሳ ደቂቃ በላይ ከሆነ
አዎ okay። ስለዚህ እንዴት ነው እንትን ይመጣልናል? ስምንት ስምንት ሰዓት ከሩብ
ስንት ሰዓት ነው የፈለጋችሁት?
ስምንት ተኩል ነው ይገባል ያሉት ዶክተሩ።
በቃ ይመጣላችኋል።
ስምንት ተኩል ይምጣ።
አዎ ቀደም በቃ።
ብሎ እዛ እንትን ለማለት እሺ፣ ይመጣላችኋል።
አዎ፣ ዘውዲቱ። እሺ እሺ፣
እሺ እሺ እናመሰግናለን። እሺ።
እሺ